ፌስቡክ ላይ ነበረ ይህን ስልክ ያገኘሁት።
okay ከየት ነው የምትደውልኝ?
ከአዲስ አበባ ነው።
okay እና መቀላቀል ፈልገ ነው?
እ፣ እንትን ነው አዎ፣ ፌስቡክ ላይ ነበር ያየሁት እና ትክክለኛ ነው እንትኑ።
አ አ ትክክለኛ ነው አባዬ መቶ percent።
አይ የሚያጭበረብሩ አሉ ስለተባለ ነው።
no no no no እኛ እንደሱ አይደለንም። አ፣ እ፣ እንደሱን እነሱን እንትን እያስባለ ነው አሁን ላይ አ አ፣ ያው ብዙም ስጋት አይግኝ።
እሺ እሺ። እና ማለት እ፣ ትንሽ እ፣ ስለ እንትኑ ብዙም አላውቅም፣ ግን
አላነበብከውም ፌስቡክ ላይ?
አንብቤዋለሁ እሱ ላይ እ፣ ግን ብዙም እንትን አይደለ ግልጽ አልሆነልኝም። ትንሽ እስቲ ንገረኝና አ፣ ከዛ የሚደረጉ ነገሮች ካሉ okay ለማለት ነው።
አ፣ ያው እዚህኛ ጋር ማለት ነው እሺ መጀመሪያ ስትቀላቀል አ፣ ፎርሞች ትሞላለህ መጀመሪያ እሺ እና እነሱን ፎርም አ፣ መ- መታወቂያ፣ እሺ
ፎቶ እሺ።
እና አ፣ ንግድ ባንክ account አለ አይደል?
አለ አለ በቃ እሱን ፎቶ ታነሳና አ፣ በቴሌግራም ትጠቀማለህ አይደል?
ቴሌግራም አ በቃ በዛ ትልክልኛለህ። ይሄን ስልክ save አድርገህ